ሄሎ ጤና ይስጥልን።
ሄሎ አብሮ ይስጥልን። ሰላም ነው።
ሰላም ቴክስ ፈልገን ነበር። ብሬን ስካንስ ዊዛውት ኮንትራስት ሁለት ሺህ አምስት መቶ እስ እስ ሁለት ሺህ አምስት መቶ እሺ እኮ ትመጡልናላችሁ? እዚህ ነን። እዚህ እንትን አምቡላንስ የት ናት?
አ- አምቡላንስ እዚህ እንትን ምን ይልክ ነን?
እሺ በዚህ ምን ይልክ እስ በዚህ ስልክ መልሰው ይደውሉ አይደል?
አዎ፣ በዚህ ሲደርሱ ይደውል ነው። በቃ አሁን ላኪልን እባክሽ።
አይ አሁን contact ያደረጋችኋል አሁን እሺ እሺ
አሁን ለአምቡላንስ ክፍል ቁጥራችሁን አስተላልፋለሁ። በዚሁ ስልክ መልሰው ይደውሉላችሁ።
አዎ፣ ይደውል ይደውል። እሺ እሺ እና